ወይ ደግሞ እኔ አሁን ዞር ላደርግ ነው በጣም ልገደል ነው ብላለች። ይህን ቤቴን ተቀማው ሲላቸው ማለት ነው ሽሪክ ተሰጠው። አሁን ግድ ብሎክ ላደርግህ ነው
Hello ብዬ ወይ ሰላም አደርግ እንዴት አለሽ?
አለሁልህ። እ washing machine አለ ዛሬ ስራ ትሰራለህ?
ዛሬ እንትን እዛ እናንተ ቢሮ ቀጠሮ አለኝ።
እ ትመጣለህ ወደዚህ?
እ
እሺ ብዬ የት ነው የት ነበር?
እኔ እንጃ location ኑ
እ እንትን ስላለ እንትን አለ ይቅርብኝ። እቃ ይዞ መውጣት ምናምን ይለኝ።
ይበራል ዛሬ አዎ ማ- ሰባት ሰዓት ላይ ሰዎቹ ስለቀጠረቻ ስለቀጠሯቸው እንትን ይላል። ደግሞ ቢረፍድ ምናምን ደግሞ ሌላ ታሪክ ይላል።
አይ ሰባት ሰዓት ይብራ ነው።
ዛሬ። እ ይህ ብራዘር እሺ ብዬ እሺ መልካም ቀን እ ሀይ በለኝ እሺ ስትመጣ
አለሽ እንዴ?
አለሁልህ ዘጠነኛ ላይ
ዘጠኝ እንዴ ከመገናኛ መጣሽ እንዴ?
ወይ ጉድ ቆየን እኮ ብዬ ኧረ እባክሽ አዎ ወራይ እኔ ምን አውቃ እኔ ምን አውቃለሁ?
የኔ ቆንጆ ይኸውልህ እመጣለሁ፣ አያችኋለሁ፣ እመጣለሁ።
እሺ እሺ ብዬ
እ